ጤና ዩኒቨርሲቲ ረዲፍ ነው የባኮ
ሰላም ኑሮ ይስጥልን። ስክሪንሻት ልኬ ብሩ አልደረሰኝም ማለት ሲስተም ላይ ምናምን ነገር ተብሎ ጠፋሽ።
እሺ እሺ፣ ደንበኛችን ስሙትን ይንገሩኝ።
ዮናስ
ዮናስ ዮናስ ማን?
አዎ፣ ዮናስ ተሰራ እሺ፣ ደንበኛችን ላይ መልእክት አካል አስተላልፈንሎታል። ትንሽ ጊዜ ስለሚወስድም ትንሽ በቴክስት ይጠብቁ።
እኮ ስሜንና ስልኬን እኮ ቴሌግራም ላይ ልኬ ነበረ፣ ግን ቆየ እስካሁን አልተ- አልደረስ ብሎ አልተመለሰልኝም።
እሺ፣ አስተላልፈነዋል። ደንበኛችን ላይ የሚመለከተው አካል ትንሽ እስከሚሰራሉት ጊዜ ይወስዳል። ለዛ ነው
ስለዚህ በቃ ዘግቼ ልተኛ ማለት ነው ስልኬን።
እ፣ ጊዜና ሰዓቱን አናውቀውም። ደንበኛችን ሰራሉት እናሳውቀውታለን።
አይ እሺ፣ መልካም ግን ምሽት ቢ- ይሆንልዎት።
ቢፈጥን ደስ ይለኛል። ማለት እ፣ በዚህ ሰዓት ነበር መጫወት የምፈልገው።
እሺ፣ በተቻለ መጠን በፍጥነት ለመስራት እንሞክራለን። ደንበኛችን አይ እሺ፣ መልካም ምሽት ይሆንልዎት።